hello hello ወይ ፈራን ወይ- እ፣ ወይ።
ምን አይነት game ነው የምታጫውተው? ሁሉንም ነው።
አዎ ሁሉንም አድርገውና ይቀየርኩላ ጨዋታቸዋል።
በቃ በ HDMI እያያዝክ ታጫውተዋለህ። እየወረደ ነው። እሺ download አድርጎ ሲጨርስ በቃ እሺ።
ጀመረልህ ማለት ነው ወዳጄ። ይኸው download ሊያደርግ ነው። እሺ ጨርሼ እልሃለሁ።
እሺ ወ- እሺ ወንድሜ በቃ cashier ደግሞ ያኛው ነው። እሺ
እሺ።
የላኩልህ የለም።
አ cashier ን እንትኑ password
አ
እሺ ወንድሜ።
ይሄ ነው። ቆይ እሱን forward ላድርግልህ። እንትን አለህ እንዴ?
ምን?
training ደግሞ ከፈለክ እዛው አሰበ ተፈሪ ምናምን ማየት ትችላለህ።
አ አይ ኩቺ ስላለ ችግር የለም።
በቃ ይኸኛው በቃ download ሆኖ ይጨርስ። እሺ እሺ ወንድሜ እንትኖቹን ቴሌግራም ላይ አስልክልኝ እ፣ እሺ፣ user ኡን banner ኦቹ ምናምን banner ኦቹ እኮ ልኬልሃለሁ እኮ ባለፈው። እስኪ እሺ ላክልኝ ነኝ እስኪ እሺ አሁን ልክልሃለሁ። ኪንዶ በይ ላካቸውና እንትን ላሳታ እንትን ልበላቸው ልታሳጥቢያቸው አ
ፎቶ አረግኳ እና ታዲያ ምን ልበልህ? አሁን ይሄ ስንት ሰዓት ይፈጃል?
እ አዋቂ እኔ ግን አንተ ተመችቶኛል ከሁሉም አረ እንዲህ ምን አድርጌልሽ አባቢ።
ምችት ብለኛል። እንደ normal ስልክ የምትሰጠኝ ደስ ይለኛል።
ችግር የለውም ያዘው ዜሮ ዘጠኝ እሺ አንዴ ስልክ ያዘ።
በየጊዜው እና በየሰዓቱ እንዳደጉ እንጂ እሺ።
ካሽ አረ አስራ ችግር ሁለት የለም። ቆይ እሺ
ያዝ ስልክ ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰባ አምስት
አስራ ሁለት ሰባ አምስት ሀያ ዘጠኝ ሰማንያ ሶስት ሀያ ዘጠኝ ሰማንያ ሶስት አይ ወንድሜ እሺ ወንድሜ
ይኸው banner ኦቹ እነዚህ ናቸው።
እሺ ልኬልሃለሁ። እንትን ይሄን compress አድርገውና በቃ እሺ ወንድሜ ፋይሎቹ ይውረዱ። እኔ በቃ አስራ አንድ ሰዓት ነው የምወጣው። የሆነ እሺ።
እንትን ካለ ጄሪ አለች solve ታደርግላለች።
እሺ
እሺ ቻው እሺ